ሰላም hello ጤና ይስጥልኝ።
አብሮ ይስጥልኝ። ሰላም ከቺፕቺፕ ነበር የምደውልሎት።
okay።
እ order አድርገው ያልመጣ item ነበሮት?
አዎ
እሺ ምን ነበር?
እ ቃሪያ።
ቃሪያ።
አዎ እሺ ስለዚህ ያው ነገ መቀበል ይችላሉ አይደል? ነገ ነው ምን አዎ ነገ መቀበል እችላለሁ። አዎ እሺ የት ነው location ኡ?
እ ድል በትግል ኢትዮ ቴሌኮም head office ፊት ለፊት head office ጥቁር አንበሳ።
አ፣ ጥቁር አንበሳ። አዎ እሺ እሺ ነገ ድል በትግል የሚል ህንጻ እንገናኛለን።
አለ።
እሺ እሺ መልካም ምሽት።
እሺ እሺ እሺ